በኋላ ነው።
ልጅ ኢትዮጵያ ሳንቲኔ ባኩት የምንወርደው ሰላም ነው።
እግዚአብሔር ይመስገን።
እ እዚህ ዊከራ የሚባል ጨርጨር አካባቢ
እሺ ማሽኗ ትንሽ ተበላሽታ ነው። በዚህ ቬንትሌተሯ ምዞሯዋ ቆመችብኝ።
እሺ ደንበኛችን እ፣ ቢጃ ቁጥሮቱ ወይንቲን ነበር ይንገሩኝ።
ቲን ነምበር ሁለት ዜሮ
እሺ አራት አራት
ሁለት ዜሮ ሰላሳ ስድስት ሁለት ዜሮ አስራ አራት
አስራ አራት ሀያ ስድስት ሀያ ስድስት ሰላሳ ዘጠኝ ሰላሳ
እሺ መስመር ላይ ጠብቁኝ፣ የፈለኩበት ነው። የቤቶት ስም ምንድን ነው?
ዊከር ዊከር ወይም ባለ ገር- ሁለት አ
እሺ፣ ሙሉ ስሞትን ይንገሩኝ እርስዎ።
ገረመው ከበደ
አድራሻውን የት ነበር ያሉኝ ቅድም?
እም፣ ካሳንቺስ እ፣ መናኸሪያ ሆቴል ገባ ብሎ ወይም ጨርጨር ስጋ ቤት ፊት ለፊት
በዚህ ስልክ ልመዝግብልዎት።
አዎ በዚህ ስልክ ይቻላል።
እሺ ደንበኛችን ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች በተቻለ ፍጥነት መጥተው ያስተካክሉልዎታል።
እሺ አመሰግን ሌላ መረዳት ነገር ይኖራል?
ምንም ምንም
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ።